ሰላም ጤና ይስጥልን ቤት ቤት እሺ ምን ልርዳ
ዊዝድሮ ብር የተሰጠ ገና አላየሁም።
ዊዝድሮ አድርገና አዎ ወደ ባንክ እየለምኩ ነው። ወረ ዊዝድሮ አድርገና
ምን ዊዝድሮ ነው ዊዝድሮ? አዎ እሺ ጠብቅ
ሄሎ ጤና ይስጥልኝ። እንዛ
ቤት ዊዝድሮ ምን አልከኝ?
ወደ ቤት ቤት ዊዝድሮ ነው። ባንክ አካውንት እየለምኩ ድሮ ስንት ብር ነበር?
ሶስት ሺህ አምስት መቶ ነው።
ሶስት ሺህ አምስት መቶ እሺ ቁጥሩን ንገረኝ። የቤስት ቤት አዎ ዜሮ ሁለት እሺ
ዜሮ ዜሮ አራት ዜሮ ሶስት ዜሮ ሶስት ዜሮ አንድ ዜሮ አንድ ሀምሳ ስምንት ሀምሳ ሰባት
ሰባት እሺ check እያረኩት አንዴ ጠብቀኝ።
እሺ
Hello አቤት ዜሮ ዘጠኝ ዜሮ አራት ዜሮ ሶስት አይደለም ዜሮ- ዜሮ ስድስት ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ዜሮ ሶስት እሺ፣ ዜሮ ሶስት እ፣ ሀምሳ ሰባት አዎ እሺ እሺ check እያረኩት እምቢ ብሎኝ ነው ያኛው ቁጥር አዎ እሺ ችግር የለም።
እሺ። እም፣ በዚህም የለውም Best Bet እኮ ምን Best Bet የለውም በዚህ ቁጥር ሌላ ቁጥር አለ የምታውቀው
አዎ እሱ ቁጥር ዜሮ ሁለት ዜሮ አንድ ዜሮ ሶስት ሀምሳ ሰባት
okay እሺ እሺ አግኝቼዋለሁ አሁን
አዎ
አንድ ሺህ ብር የሁለት ቀን ሶስት አይደለም ሺህ አምስት የሁለት መቶ ቀን አዎ የሁለት ቀን በኋላ ነው።
okay አየሁት የዛሬ አራት ቀን አይደል አዎ እሺ እም፣ Hello ወደ አብዶ አሊ መሐመድ ኢብራሂም account አዎ ወደ አዎ።
process እያደረገ ነበረ። ሪፖርት ላድርግልህ ለቻፓ ሪፖርት አልተደረገም።
እኔ አልመጣም account
አሳውቅሃለሁ። እሺ አሁን ገና ሪፖርት አድርግና መልስ ሲሰጡኝ እነግርሃለሁ። በዚሁ ቁጥር ደውላለሁ። በ Best Bet ኡ በነገርከኝ ቁጥር ደውላለሁ።
ቤት ይደውላል።
አ በሲያል እንትን ሲሉ መልስ ሲሰጡ ደውላለሁ በሱ ቁጥር
የማን ቁጥር እ እ ምን አልከኝ?
ወይ
ሪፖርት አደርግልሃለሁ አሁን። እሺ ስለቆየ እሺ እሺ፣ እሺ።
እኔ አልመጣም ከዛ እነግርሃለሁ።
ሌላ ብሩ ይጀምራል።
no no ሌላ ምንም የለም። ሶስት ሺህ አምስት መቶ ግን እንዲስተካከልልህ ሪፖርት ይደረጋል ነው ያልኩህ ለቻፓ። እነሱ ከዛ መልስ ይሰጣሉ አይደል? reply ሲያደርጉ ለአንተ ደግሞ እነግርሃለሁ ምን እንዳደረጉ ማለት ነው። እሺ
account አሁን ተገብቷል።
ምን አልከኝ?
ሌላ ጊዜ account ገብቷል።
አልገባም። ለዛ ነው ሪፖርት ማድረግልህ።
ምን ነው ወደ አንተ account እንዲገባ እነግርሃለሁ። እሺ
record record mail እ ምን አልከኝ?
record mail አላውቅም።
ምን ምን አማርኛ ቋንቋ በስም አልችልም።
በአማርኛ አዎ፣ አማርኛ ነው።
text ነው የምታደርግልኝ። text አድርግልኝና መልስልሃለሁ በሶማልኛ ቴሌግራም ላይ
ስልኬ ቴሌብር እ ምን አልከኝ?
ወደ ቴሌ ነው።
እደውልልሃለሁ በቃ እደውልልሃለሁ። እሺ እሺ እሺ